ሄሎ
ሄሎ ሄሎ
አቤት ወይ እንትን መሰረት ነው የሚል መሲ እንዴት ነሽ? ይመስገን።
ነኝ።
ሚኪያስ አምባው ነኝ። ሰማንያ ሰባ ሚኪያስ
ሰማንያ ሰማንያ ሰባ ሰባ ምን ሆነበት?
pin አርጊልኝ pin አርጊልኝ በእናትሽ። ሶስት ነው ስምንት የሚለው አርባ አምስት ነው ያሰበው።
እሺ አይልሃለሁ።
እሺ እሺ። ለምን አገባኝ ስለ ዝናብ የዝናብ ከፈልግ አይጨምርም ገባኝ ብቻ በስላት እኔ እኮ አሁን የዝናብ አይደለ እየ- ሶስት ነጥብ ስለሆነ ቢያንስ ሀምሳ ሰላም እንዲህ ነች እዚህ እመጣላችሁ እንዴ